છે?
Hello
આવે છે?
ሰላም ነው?
ሰላም
CT scan ለማስነሳት ነበር።
ምን አለ?
CT scan
scan እሺ፣ ምን አይነት scan ነው የፈለጉት?
ምን አይነት ነው?
እ፣ ምንድን ነው የታዘዘልዎ?
የጭንቅላት
የጭንቅላት ለእርሶ ነው?
አ- አይ ለሌላ ሰው ነው።
አለ ነው። ዋጋውን ልንገርህ።
እሺ
እ፣ ዊ- ዊ- ሁለት ሺህ አምስት መቶ ነው ዋጋው።
እሺ የሆነ የሚጨመር መድኃኒት ካለው ደግሞ ሶስት ሺህ ይሆናል።
እሺ በቃ
እሺ ም- ምን አይነት ሁኔታ ላይ ነው patient ኡ? ኦክሲጅን ላይ ናቸው?
ኧረ አይደሉም እ? ትንሽ ድምፆች አይደሉም።
ከፍ ያድርጉ።
አይደሉም አይደሉም እሺ መምጣት ትችላለህ።
እንትን ነው hello Hello ይሰማኛል።
ሚኒሊክ ጋ ነው እስከ አምቡላንስ ይልኩላል ብሎኝ ነበር።
እሺ አምቡላንስ ፈልገዋል?
አ- አንድ ላይ ስንት ይሆናል እስኪ ንገረኝ?
አምቡላንስ በነፃ ነው። እኛ ጋር CT scan ና MRI እነሱ በነፃ ነው።
እኮ በቃ ሚኒሊክ ነው አንደኛ አሁን ነው የሚላከው?
አ
ኦ- ኦክሲጅን ላይ አይደሉም ማለት